ጤና ይስጥልኝ ማኒ ባባ።
አቤት ሰላም አሉ።
እግዚአብሔር ይመስገን።
መኪና ፈልጌ ነበረ።
እሺ ምን አይነት ነው?
ቦርትን ወይ አውሮፓ አለ እንደ ቅናሽ ነው ከባንክ ጋር ያለ አለን አይሩት
አይሮፕ ስንት ቤት ነው ተ- ሞዴሉ ስንት?
አሁን አስራ ስድስት አስራ ስድስት አ፣ ዋጋውስ
ዋጋ እስከ ስንት ነው የሚፈልጉት?
እዛ ላይ ያለ ዋጋውን አላየሁትም። ነው ዋጋው ስንት ነው?
ሶስት ከባንክ ነጥብ ጋር አራት ሲሆን ምን አልሽ?
ስድስት መቶ ሺህ ባንክ አለበት።
ስድስት መቶ ሺህ ባንክ አለበት።
አ ጠቅላላ ስንት ይሆናል? ይህ cash ደግሞ ሶስት ነጥብ አራት በእጅ ሁለት ነጥብ አራት ይፈልጋል።
Okay፣ ከዚህ የሚቀንሱት የለም።
ከዚህ የሚቀንስ አይሩት የለም።
እሺ፣ አይናማስ ዶርትን ምናምን የለም።
አንድ ነው አይናማ ሶስት ነው እ፣ ሁለት ስድስት አለን ሁለት ነጥብ ስድስት የሚባል
ሁለት ነጥብ አ ሞዴሉ ስንት?
ሁለት ስድስት ሁለት ሺህ ስድስት አዎ
እም፣ ይሄ ደግሞ ትንሽ ወደድ ይላል። ሞዴሉ ወር- ወርዷል በጣም ወደታች።
አዎ
እም፣ ሌላ የለም።
እስከ ስንት ነው የሚፈልጉት?
እኔ እስከ ሁለት ከባንክ ጋር ከሆነ እስከ ሁለት እም፣ ስልኬን ስንጮህ ነው የት ማስወጡ ዳበት ደ- በናራ